ጤና ይስጥልኝ።
አብሮ ይስጠና።
መኪና ፈልጌ ነበረ። ኮብራ
እሺ ኮብራ አ፣ ዘጠና አስራ ዘጠኝ ዘጠና ሰባት ሞዴል
እንዳትወጡ ጥና ተባል ይጠብቁኝ። ሻንዴ ቤሉ ሄቡ አንድ ከአራት አባ ተሰጠ ዘጠና አራት
አንድ ቀጥ ሌላው
አንድ አንድ አንድ ሚሊዮን አራት መቶ ሺህ ብር አሰጤ ዘጠና አራት
አስራ ዘጠኝ ዘጠና አራት ዋው! የት ነው ማየት የሚቻለው?
ሜክሲኮ
ሜክሲኮ።
አዎ እሺ እሺ እሺ
አስራ ዘጠኝ